በቃ ሄሎ ሀይሉ እንደምን ነሽ?
ጤና ይስጥልኝ ቤት ቤት አዎ ሰላም ነሽ?
እግዚአብሔር ይመስገን።
አቦ ከሁለት ቀን በፊት ድሮ አደረኩት እኮ ብር ምን አልከኝ?
ሁለት ቀን በፊት ሁለት ቀን
አዎ ዊዝድሮ ነው።
ቤት ድሮ አደረኩት እኮ እስኪ ቤት ቤት ቁጥርህን ንገረኝ አንዴ።
ዜሮ ዘጠኝ ሀያ አራት
ዜሮ ዘጠኝ ስንት
ሀያ አራት ሀያ አራት ሰማንያ ስድስት ሰማንያ ስድስት አስራ አራት አስራ አራት
ስልሳ ዘጠኝ ስልሳ ዘጠኝ አዎ የታወቅበት account ነው የምትል ጋር ነው አዎ አዎ።
አዎ
እሺ መቼ ነበር withdraw ያደረግከው?
ያ መቼ ነው withdraw ያደረግከው?
ቀኑ አዎ ሰላሳ ነበረ ሰላሳ ስንት ብር ነው?
ሁለት ሺህ ስምንት መቶ ብር ነው ሁለት ሺህ ስምንት መቶ
አዎ ጠብቀኝ እሺ።
እስካሁን በዚህ እንጂ ያልኩ ነው ዝርዝር ኩስ ግቢ ትንሽ ይባላል።
የሲስተም ችግር አጋጥሟቸው ነው። እሺ አባቴ
ከሁለት ቀን እስካሁን ሲስተም አላስተካክል ቆይ ቆይ ጠብቀኝ አንድ ልይልህና እሺ ሄሎ ሄሎ አዎ አሁንም ፕሮሰስ ላይ ነው ያለው እና ለሳንቲም ፒዎች አሳውቅልሃለሁ። እሺ በጣም ይቅርታ የሲስተም ችግር ለሆነ የእነሱ ጋር ነው ችግሩ። የሳንቲም የሳንቲም ፒዎች እህ አንድ ንገረኝ ምን ልንገርህ? ቁጥር ልንገርህ? ሳንቲም ችኛ ቢሮ የት አለ? ቤት ቢሮ እህ ቢሮ እዚህ ቢሮ የለም።
ውዝድሮ
መይ
ምን አልከኝ ቤት አባቴ?
ፊት ላይ እሺ
ኦፕሽን ነው ጅግጅጋ ውስጥ
እ ጅጅጋ ውስጥ ሱቅ ነው የሚኖረው።
የት በናሽ
እ ሱቅ መ- መሄዱ ምንም እኮ አያደርግልህም።
አሬዳለሁ በናሽ ከሁለት ቀን በፊት ላይ እስካሁን በንድግ በንድግ ምን ነው በል እሺ አባቴ፣ አይ እዛ ብትሄድም ምንም መፍትሄ ስለማይሰጡክ እኔ አሳውቅልሃለሁ ለሳንቲም ፒዎች እና ይለቀቃል። እሺ እሺ አሁኑ ማስተካከል በናሽ እሺ እሺ አባቴ።
ሶስት ከደውላለሁ ነው አዎ አዎ ልክ ነው። እኛም ትንሽ ተቸ- አስቸግሮን ነው። እሺ አመሰግናለሁ።